hello
hello ሀሴት ነኝ።
ሀሴትዬ እንዴት ነሽልኝ?
አለሁልህ። እንዴት ነህ?
ተናፋቂዋ ልጅ እንዴት ነሽ?
አለሁልህ። እስኪ ይህን ሳቅ ይህን ሳቅ ይህን ሳቅ እኮ ነው ስናፍቆን ነበረ። አንድ እልል እልል በል
አሁን ወደ ጉዳይ እናቴ እናመሰግናለን።
ወይ ሀሴትዬ አንድ order አለ ከ Flavor እና የኔ ነው እና አስተር የተደረገ ነው እና ወደ እኔ አስገቢልኝ።
order number ኡን አታውቀውም?
አስራ ሶስት አስር አስራ ሶስት አስር አዎ፣ ከ Flavor ነው በቃ እሺ፣ እሺ፣ ወደ እኔ አስገቢኝ። እሺ ውዴ እሺ አባ bye